ሄሎ ሄሎ አቤት።
ሰላም ነው።
እግዚአብሔር ይመስገን።
ከውዳ bike manufacturing ነበር የምደውልልክ።
ከየት ከየት?
ሳፊ ባጃጅ ውዳ bike manufacturing አሃ አሃ አሃ። እሺ እመጣለሁ ብለኸኝ ነበር።
እመጣለሁ እኮ አይደለም ያልኩሽ።
እሺ
እንትን ነው ይመዝገብልን ማለት ማህበር አለ ያልሽ?
ምን አ okay። እሺ ሳይክል እኮ ገዛሁ፣ ሌላ ገዛሁ። አዎ እሺ እሺ ሌላ ገዛሁ። ከዶዲ ወሰድኩ እሺ። መልካም ቀን ለሁላችን።